ማለዳ ማለዳ ቆንጆሌ ማለዳ የኔ አካል ማለዳ ሸግዬ ማለዳ የኔ አካል ማለዳ ማለዳ መንተሽ አቦሉም ጠጥተሽ ትመለሻለሽ ሆነና በረካ ጠጭ ማለልሽ ሸግዬ ማለዳ ቆንጆሌ ማለዳ አሜናቲ ሞይ ሰው ሲመርቅሽ ሸቅዬ ማለዳ የኔ አካል ማለዳ ቆንጆሊ ማለዳ ሸቅዬ ማለዳ ህጋራው ላይ ስዘልቅ ሁልጊዜ አይሻለሁ ህጋራው ላይ ስዘልቅ ሁልጊዜ አይሻለሁ አንድ ቀን መጥቼ ጠይቅሻለሁ ፀሐይም ልፈራ ማለዳ መጣለሁ የኔ አካል ማለዳ ሸቅዬ ማለዳ ነን የኔ አካል ማለዳ ሸቅዬ ማለዳ የኔ አካል ማለዳ ራስሽ አድርግኝ ከድምድሙ ላይ ራስሽ አድርግኝ ከድምድሙ ላይ ታደሱ አቅቤው ከብዳለ ወይ ታደሱ አቅቤው ማይ ትከብድኛለሽ አገሩ በረሃ ትቀልጅብኛለሽ የኔ አካል ማለዳ ሸቅዬ ማለዳን የኔ አካል ማለዳ ሸቅዬ ማለዳ የኔ አካል ማለዳ ወንጀሌ ማለዳ ማለዳ መተሽ አቦሎም ጠጥተሽ ትመለሻለሽ ሆነና በረካ ጠጭማለሽ አሜናቲ ሞይ ሰው ሲመርቅሽ የኔ አካል ማለዳ ሸቅዬ ማለዳ ወንጆሊ ማለዳ ሸቅዬ ማለዳ የኔ አካል ማለዳ የኔ አካል ማለዳ ማለዳ አሁን የኔ አሟሟት አሟሟት ነው ወይ? አሁን የኔ አሟሟት አሟሟት ነው ወይ? ጉች ጉች ያለ ጡት አንድ ቀን ሳላይ እድሜም በከንቱ ላጠፋ ነው ወይ? የኔ አካል ማለዳ ሸክዬ ማለዳ ነው ወንዶሪ ማለዳ ሸክዬ ማለዳ ነው የኔ አካል ማለዳ ወይ ጥጋብ ማለዳ ማለዳ ቆንጆሌ ማለዳ የኔ አካል ማለዳ ሸግዬ ማለዳ የኔ አካል ማለዳ ማለዳ መለሽ አቦሉም ጠጥተሽ ትመለሻለሽ ሆነና በረካ ጠጭ ማለሽ አሜናቲ ሞኝ ሰው ሲመርቅሽ የኔ አካል ማለዳ ወንድዬ ማለዳ የኔ አካል ማለዳ ሸቅዬ ማለዳ አጥርሽ ገረገራ ውሻሽ ተናካሽ አጥርሽ ገረገራ ውሻሽ ተናካሽ ተቋጥሬ ልግባ ማቀነትሽ ምንድን ነው ቢሉሽም እጣን ነው ብለሽ አጭሹ ቢሉሽም ገል የለም ብለሽ ፍቅር እንዲህ አልቃል አንቺ አልለገብሽ የኔ አካል ማለዳ ቆንጅዬ ማለዳ ሸቅዬ ማለዳን ቆንጆሪ ማለዳ ሽንጋሪ ማለዳ አሜሪካ ቢሄድ የደላይ መስሎሻል አሜሪካ ቢሄድ የደላይ መስሎሻል ሆዴ በሃምበርገር ተወጥሮልሻል የኔ አካል ማለዳን ሸቅዬ ማለዳ ወዶልኝ ማለዳ የኔ አካል ማለዳ